hello ሰላም ጤና ይስጥልን። ቤት ቤት ምናምን ልከናል ልከናል በቴሌግራም ልከናል።
እሺ ምን ነበረ?
ቤት ቤት ማታ ትንሽ ብር በልተን ነበር እና ከአምስት ብር እስካሁን አልገባም።
ምንጩ አልካችሁ ነው?
አዎ በልተን ነበር እና ላክ ብሎ ግብሽ ተቀብዬ ልኬ ነው።
እሺ ስምህ ማን ልበል? ቴሌግራም ላይ
ማ ቴሌግራም ስም
አውቀት ምራት ቴሌግራም ሰማያ ጉሌት መሐሙድ እ
ጉሌት መሐሙድ
ሁሌ ስማ ጉሌት ጉሌት ጉሌት
ቱለድ
አዎ ጉሌት መሐሙድ
እሺ እንትኗን ላክልን ትኬት አይዲዋን
ልኬና ነው ከላይ ትኬቱ የለም ትኬት አይዲዋ ትኬት ቁጥሩ አይደለም።
የያዝ- የላክልን እ- ጨዋታው ያለበትን ነው እንጂ ትኬቱ አይታይም። ቼክ እንድናደርግልክ እሱ ላክልን።
እኛም ማለት ነው እንደዚህ ብቻ የምንጫወት እኮ ሌላ ጊዜ እንደዚህ የምንጫወት ነበር እኮ ስጋ እንቆርጥ እንኮ እዚህ እኮ ቤት ቤት የለም እኮ በቴሌ ብር ፕረስ ገብተን በስልካችን እ፣ በጉ- በጎግል ላይ የሚገባለን እናስቀምጣለን እኮ እኛ በክሮክ
ትኬት ID ዋ የምትል የለችም my bets ላይ።
የለ አዎ የለት ምድስ
እሺ ቆይ check ላርግሎት። እሺ ሀሚድ ሀሚድ እንትና የሚለውን ያው ጉለድ ደውሎ ነበር እዛ አለሽ መሰለኝ ላዩ ላይ ካሸር ኮዷ እኔ ይለት መልሲፕል ምትለዋ ጋር